ያው ሳልክ
ሄሎ ሄሎ ሄሎ ጤና ይስጥልኝ።
ይስጥልኝ።
ፍትፍት
ምን ልርዳዎት?
ከትናንት ወድ- እ? እ? እ?
ምን ልርዳዎት? ቺፕ ቺፕ።
ከትናንት ወዲያ በስህተት እንትን ሞልተን ነበር ሽንኩርት እሺ
በግሩፕ እየጀመርን እያለ በስህተት ተነካ።
ኦኬ እሺ።
ወደዚህም አልተመለሰም፣ ብሩም አልተመለሰም፣ ሽንኩርቱም አልመጣም።
በዚህ ስልክ ነው አዎ በ- በዚህ ልካ
fail አድርጓል።
እኔ እንጃ ምንም እንትን ያለው ነገር የለም። እኔ በቃ በዛው ይምጣ ብዬ ትቼው ነበረ፣ ግን እሱም አልመጣም። ይኸውና እስኪ እሺ አንዴ ጠብቁ ይመስላል።
እሺ
ቼክ አድርጌ መልሼ ልደውል። ሲስተም እያ እሺ እሺ እሺ